hello hello
አቤት ሰላም ጤና ይስጥልን ቴሌ ነኝ
አብሮ ይስጥልኝ።
አለ
በዚህ ምን ነው?
ፕሮግራም ላይ ልሳተፍ ፈልጌ ነው።
ኮከብ ዘጠኝ ሰማንያ አምስትን መሰላል ብለው ይደውሉ መጀመሪያ
ኮከብ hello?
ይባል
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ
እሺ፣
አንድ ቁጥር ላይ ለመመዝገብ
እሺ፣ ሶስት ቁጥር ለመጫወት ለመጫወትን ሲጫነው ጥያቄና መልስ ዕድሎትን ይሞክሩ የሚለው ጥያቄና መልስ በ coin ነው የሚጠቀሙት እ፣ coin ሲገዙ በየቀኑ ከሆነ የተመዘገቡት እ፣ ሁለት ሁለት ቲኬት ይሰጡታል በቲኬት ደግሞ ዕድሎትን ይሞክሩ የሚያሸልም ጨዋታ ይጫወታሉ ስልኮት smart ከሆነ በድረገጽም መጠቀም ይችላሉ
እሺ።
እሺ መልካም እድል